Hello, can you hear me? Hello?
ሄለው ሄለው እ፣ እዛ ድሬዳዋ የ show ቱ ትኬት የሚቆረጥ የት ነው? ማለት
አሁን reserve ያድርጉ ቦታና ትኬቱን እዛው በቦታው
በቦታው አዎ፣ እዛው አሁን ከጠዋት ጀምሮ እዛው አሉ። ሄደው መቁረጥ ይችላሉ።
ቀይዋ ነቻ ቀይዋ stand up የምትለው ራሱ ያለበት show ቱ ትኬቷ እም፣ አዎ፣ ትኬቷ ድሬዳዋ ስፖርት ኮሚሽን አዳራሽ ቦታው
አዎ፣ አይ ትኬቷ አይነቷ ነው የምልሽ። እዛው ራሱ ረኝቶ ሰጥቶኝ ነበር ሁለት አባና መግቢያ አዎ፣ አልመሰለኝ።
አዎ፣ አዎ፣ መግቢያ ነው ራሱ ከሰጠውት
ኧረ እሱ ነው መግቢያ ቀይዋ ማለት ነው ስታንድ አፕ የምትለው
ስታንድ አፕ ኮሜዲ መግቢያ ይላል አይደለ? እሱ አዎ።
አለው እኮ ስንት እሱ ሰዓት ነው?
ነው አንድ ትኬቱ።
ሰዓት አስራ አንድ ሰዓት ነው የሚጀምረው።
ያው አመሰግናለሁ።